ልክ ነዋ።
ውስጥ አቤለኝ ሄሎ ኤልሳቤ እንትን ነበረ ፊልም የሚስተካከል
ስለወደ ነበሩ ስልሳ አንድ ዜሮ ስድስት እዛው ሰሚት ነው የሚለው ሰሚት አይደለም። በደንብ ይዩልኝ።
የት ያለው ታዲያ ሰሚት አይደለም ማለት
አይ ወደ ጎሮ ወደ ታች ካምብሪጅን አልፌ ታች ነው ያለው ካምብሪጅን አልፎ ምኑ ጋር
ኮንዶሚኒየም ታች እ? ምን ኮንዶሚኒየም እነ ኮንዶሚኒየም ነገር አለ። እኔ ምን እንደሚባል እ?
አላወኩም።
እ?
ኮንዶሚኒየም አለ አለችኝ። እዛ ጋ ነው ያለ የሆነ ያለች ካምብሪጅ አልፎ አ
ምንድን ነው ፍሊንስቶንስ ነው
እኔ እንጃ ምን ይሆን ምንም ብቻ ይልኝ እስኪ ብዬ
እኮ ምን ብዬ ልይልህ አንተ customer ኡ ጋር የት ነው ብለህ ነው እየሄድክ ያለኸው እኔማ ከካምብሪጅ ወደ ታይ ኮንዶሚኒየም አለ እዛ ና ነው ያለች።
ስልሳ መድኃኔ አንድ ዓለም ምን አለ አ
ማነው ስሙ ትእዛዙ
ትእዛዙ አየዋለሁ እሺ እሺ